ኧረ ትናንትና ጀምሮ ብሩ አልገባልኝም። ከቴሌ ብር ወደ ሁሉ ስፖርት የገባ ብር።
ከቴሌ ብር ወደ ሁሉ ስፖርት አዎ ከትላንትና ጀምሮ ልኬዋለሁ። ላኪ ብላኝ አንቺ
ማን ልበል? የቴሌግራም ስሞቱን
ሞቢና
መቼ ነበር የላኩት?
ትላንትና። አዎ ገብቷል እኮ በቴሌግራም ትላንትና- ልኬዋለሁ። አዎ ስንት ነው ገብቷል።
የላኩት? ስድስቱ ምን ያልገባሉት?
አንዱ አራት መቶ አርባ የትኛው ነው ያልገባው? የትኛው አራት መቶ አርባ
እኮ የትኛው እንዳልገባ አንድ ይላኩ። ስድስቱንም ነው የላኩት ለኛ። ስድስት ደግሞ እኛ አራት መቶ አራት መቶ አርባ ብር ስልክ ቁጥር ላኪ ብላኝ ነበር እኮ ልክ ያለው ስልክ ቁጥር
እኮ ብዙ ተደጋጋሚ ስለላኩ የትኛው እንደሆነ አልታወቅም። እኛ ጋር
አሁን ልላከዋ በቃ አ- አግኝቼዋለሁ። ተይው በቃ አራት መቶ አርባ ብር እኮ እሺ
ሲስተካከል እዛው ላይ እናሳውቆታለን። እሺ በትዕግስት ይጠብቁ።
እሺ እሺ